አይ ይሄ ነገር
Hello አብዱዬ፣ አቤት።
ቆይ አንዴ መስመር ላይ ጠብቀኝ። እሺ እሺ
ኪድዬ፣ እሺ ልሰጥሽ ነው። ቆይ እሺ፣ አንዴ አንዴ አብዱ፣ ቆይ እሺ፣ ልንገርህ። መቶ ብር ብቻ ነው የምትፈልጊው? እንደዛ ከሆነ ልስጥሽ። በቃ አብዱዬ፣ እዛው መልሰውና መልሻለሁ ብላ አሳውቅ። እሺ እ እሺ እሺ።
ቦታ ቀይሪ ካለው ቤት ነው እዛው ነኝ እዛው ነኝ ምግብ ቤት ነኝ።
ምግብ ይኸው ቤት እየ- ያለው?
እየመለስኩ ነው። አዎ በቃ መልሰውና ንገረኝ። መልሻለሁ እሺ፣ ብለህ ደውልልኝ።
እሺ በዚህ እሺ እሺ